hello hello ሰላም ጤና ይስጥልን።
ሰላም የተ- የሆነ ገንዘብ ጽፈሃል deposit ማድረግ
ምን አልከኝ?
deposit ማድረግ ብሩ ጠፋብኝ።
message ኡን ቴሌግራም ላይ ልከህል ነው?
አይ ቴሌግራም እምቢ አለች። ልክ ቴሌግራም የለም አሁን ነገር ቁጥሩ ምን አልከኝ?
ቴሌግራም አላውቅም እምቢ ያለ ነው የተ እኮ በቃ እሺ፣ ትንሽ ጠብቀው በቃ እሺ። እንደዛ ከሆነ message ኡን ብትልክልህ ለቻፓ ልክልህ ነበረ።
ዛሬ ዛሬ ማታ ነው እኮ በእናትህ እሺ፣
አሁን ልነግርህ ነው ቁ- ቁጥሩ ስልክህን ንገረኝ።
አዎ።
hello ዜሮ ዘጠኝ አስራ ሶስት አስራ ሶስት ስልሳ ስድስት እሺ።
ሰባ ዘጠኝ እህ፣ ዜሮ ስድስት ስንት ብር ነው?
አ- አንድ ጊዜ አንድ አ- ዘጠኝ መቶ ነበረ
አንድ ጊዜ ዘጠኝ መቶ ነው ያስገባኸው?
ዘጠኝ መቶ አዎ። ሌ- ሌላ ደግሞ ስ- አንድ ሺህ እሺ፣ ሁለት ጊዜ ነው እኮ አጣው። በእናትህ በቃ እሺ፣ check አደርግልሃለሁ።
አይ፣ አረግ በእናትህ
መልካም